ጤና ይስጥልኝ አድማጭ ተመለሙት ምን ነበር?
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለ እንትን ፈልጌ ነበረ ባለሙያ የኤሌክትሪክ እሺ ማን ልበል ሙሉ ስም?
እሌኒ ሰለሞን ከዚህ በፊት እሺ።
ልከሽልኛል።
እሺ የት አካባቢ ነው ባለሙያ የሚፈልጉት?
ዘነበ ወርቅ ወደ ኤፍሬም መሄጃ ግን አሚር የሚባል ልጅ እንዳትልኪልኝ።
Okay እሺ አሚር አልፈልግም።
እሺ እ፣ ኤሌክትሪኩ ምንድን ነው ብልሽቱ?
እ፣ እሱ ራሱ ሰርቶት ነው ሄደው አሚር የሚባለው እንትን እንዲ- ከዚህ በፊት ማለት እንዲደረግልኝ- ነው።
አዎ፣ እንትን እንዲደረግልኝ ነው የፈለኩት። ቆጣሪ ምንድን ነው እ፣ ምንድን ነው ቆ- ቆ- እንትን እንዲሰራልኝ ማብሪያ ማጥፊያ Okay፣ ማብሪያ ማጥፊያ ብቻ ማለት ነው። የ- አዎ፣ ማለት ገመድ ዘርግቶ ነው ማ- ማብሪያ ማጥፊያ የሚሰራው።
Okay፣ ገመድ የስቶፍ ዘር- ማብሪያና ማጥፊያ እንደ ቆጣሪ ማለት ነው።
Okay፣ ለ stove የሚሆን ነው ማብሪያ ማጥፊያ።
አዎ እሺ እሺ እ፣ ስለዚህ የባለሙያ ጥያቄውን ለማስተናገድ የአገልግሎት ክፍያ ሁለት መቶ ብር የሚከፍል ይሆናል።
መቶ ብር አይደለም፣ ባለፈው መቶ ብር ነው የከፈልኩት።
አ- አ- አሁን ላይ ሁሉም ላይ ማሻሻያ ተደርጓል።
አሀ እ፣ ኤሌክትሪክ ላይ ሁለት መቶ ብር ነው አሁን ላይ።
እህ፣ የባንክ መረጃ እና ስለ ጉዳይ ውስን ዋስትና የሚያስረዳ ሰነድ በ SMS ልክሎት አለ ወይ?
እሺ ክፍያውን እንደፈጸሙ screenshot አድርገው ቴሌግራም ላይ ላኩልን።
እሺ እሺ እሺ እሺ መልካም ቀን።